Hello hello
ጤና ይስጥልኝ። ከወዳ Vehicle Manufacturing PLC ቢኒያም ነኝ።
እሺ ያላ
እሺ እሺ መልሰው ይደውሉልኝ እባክዎት።
የጋዲሳን ስልክ ላኪልኝ እስኪ።